ሰላም ጤና ይስጥልኝ።
ሰላም አረፈች።
እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። refund ይደረግላችኋል ተብለን ነበር። ምርቱ ስለሌለ እስከዛሬ refund አልተደረገልንም።
በስልክ ቁጥር ነበረ።
አዎ
ምን ነበር product ኡ?
እ strawberry
okay፣ እሺ፣ አንዴ check ላድርግልዎት።
እሺ፣ ደስ ይለኛል።
okay፣ ሶስት strawberry ነው።
አዎ ትዕግስት ነዎት አይደል?
አዎ እሺ፣ አሁን ይታገሱ። አሁን ይደረግልዎት ይደረግልዎታል። ትንሽ ይታገሱ።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ እሺ